हॅलो हा ना हॅलो हॅलो હેલો ભાઈ સમપ એ સમય એને શું હા ના આવે ሀና አይደለሁም ሀና ላገናኘሽ አዎ አንድ ያገናኘ ይቅር እሺ ሀኒ ስልክ ይዘሻል ስልክ ፈልጎሽ በዛ ማን ልበላት ኧረ ድራሙ ዝ- እንትኑ ቁጥሩን ንገሪኝ በያዝ ቁጥሩን ንገሪኝ ድራሙ ቁጥሩን ንገርኝ ድርሃሙን እኔ አላውቀውም መተሽ እንዴ አይተሽ ንገሪኝ በያዝ እንዴ እኔ የለሁም ንገሪኝ በያዝ ጉድፈላ እሺ ቆይ በቃ ስልክ እያወራሽ ነው ግን ቆይ እሷ ትደውልልሽ እንዴት አቆምና ታናግሪኝ በእናትሽ እኔ ይሰራል ሀሎ ሀሎ ሀሎ ሀና